hello ጤና ይስጥልኝ ቃል ኪዳን ነኝ ከ Best Bet ምን ልርዳው?
እንግዳ እንዴት ዋል? ሰላም ነው።
ሰላም ምን ልርዳው?
ገንዘብ አስተላልፌ ነበር እና ቴሌብር ላይ እሺ አልገባም።
የመቼ ነው?
አ፣ የዛሬ ነው
ስንት ብር ነው?
አስር ሺህ ብር
እሺ አንዴ መስመር ላይ ጠብቁኝ።
ነው።
በዚሁ ስልክ ቁጥር ነው አይደለ?
አይ በሌላ ነው።
እሺ እንገሩኝ።
እ፣ አንዴ መልሼ ልደውልልሽ።
ይቻላል። እሺ